ጤና ይስጥልኝ ጠብታ አምቡላንስ።
አምቡላንስ ፈልገን ነበረ።
አሁን ነው የፈለጉት? የኔ እመቤት፣ አዎ አሁን ጧት ደውዬልሽ ነበር።
አሁን አምቡላንስ የለኝም። የተወሰነ ይቆይባቸዋል። አንድ ሰላሳ አርባ ደቂቃ
እዚህም መድረሻው ነው አርባ ደቂቃ።
አይ ስራ እስከሚጨርሱ ድረስ የያዙትን ስራ እስከሚጨርሱ ድረስ ስራ ወጥተው ነው።
እሺ ትይዥልኛለሽ?
of course ስልኮትን ይስጡኝና እሺ ዜሮ ዘጠኝ አንድ አንድ እሺ ስልሳ አራት እሺ ሰማንያ አምስት እሺ።
ሰባ አራት ከየት ነው የሚደውሉልኝ?
ከሚኒሊክ ሆስፒታል ካዲስኮ።
ከዲስኮ ሆስፒታል ነው።
አዎ ካዲስኮ ሆስፒታል ደርሶ መልስ ነው።
መልካም እሺ።
እሺ እሺ